አሁን ምንም ሳልቀይር አውርቼ ሳያው እንትን አላወቀችም።
ሄሎ ወደዚህ እና ተነስተን-
ጤና ይስጥልኝ።
ከአዲስ አበባ ፌዴራል ፖሊስ ነበር እ?
ከፌዴራል ፖሊስ ነበር
እሺ ምን ነበረ?
እንደዛ ላችሁ ነበር አላከላችሁ ስምንት ሰዎች complain አድርገው ነበር። በዚህ ስልክ ነበር ተደው
ይቅርታ አልሰማሁህም። ምን አልከኝ? እኔ እንደው ሄሎ ሄሎ ሄሎ ሄሎ